Hello ጤና ይስጥልኝ ዋሽንግተን ሜዲካል ሴንተር እባክዎ ምን ልርዳዎት?
ሰላም አረፈድክ?
ሰላም
ምንድን ነው ስሙ ወደ ካናዳ እንትን እንልካለን ብላችሁ ነበር።
ምን አሉኝ?
ወደ ካናዳ process ለማድረግ የምትፈልግ ከሆነ invitation ካላችሁ አለ።
ማን ያለው ቲክቶክ ላይ አይቼ ነበር። ቲክቶክ ላይ አይቼ ነው።
እ፣ አይ የእኛ እንደዚህ አይነት process አንሰጥም። ወይ የዋናውን medical reception ስልክ ልስጦትና ማናገር ይችላሉ።
Okay፣ እንደዚህ process የለም እናንተ ጋር።
Yeah፣ እኛ የ medical አገልግሎት ነው የምንሰጠው።
ዘጠኝ ያለው ዋና reception ጋር ይሰራል እንደዚህ
ምን አሉኝ?
ይሰራል እንደዚህ እናንተ መስሪያ ቤት ላይ ግን እኛ መስሪያ ቤት እንደዚህ አንሰራም።
Okay፣ bye በቃ ስልኩን አንዴ check ላድርግና ካልሆነ ድጋሚ ልደውል።
ይቻላል ወይ ደግሞ ዋ- ዋናውን medical reception ስልክ inform ስጠኝ።
ላድርጎትና ማናገር ይችላሉ።
እሺ፣ ስጠኝ።
እንገሮት አ
0988 ዜሮ ዘጠኝ ሰማንያ ስምንት እሺ 33
ሰላሳ ሶስት 89 89 ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ አዎ
ዜሮ ዘጠኝ 0988 33 89 ሰላሳ 89 ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ እሺ አዎ።
አመሰግናለሁ።
ኦኬ፣ እሺ ስለደወሉ እናመሰግናለን።